Wait for நீங்க work முடிஞ்ச அப்புறம்
நான் ஏதோ சொல்ல முடியல
அஹ் በዚህ ጊዜ የሚኒስትር
ምን አልከኝ? ትንሽ ድምጽ ይቆራረጣል፣ ንፋስ ነገር አለ። አሁን እስቲ አውራኝ። ትንሽ ይቆራረጣል ድምጽክ።
አሁን አሁን አውራኝ። እሺ ይሰማል። አሁን ይሰማል።
እሺ፣ እሺ ምን ነበር
ውጤቱ አስራ ስድስት ሺህ withdraw አድርገክ?
አዎ አልገባልህም? አልገባም?
አልገባም አልገባም።
እሺ ቆይ አንዴ ጠብቀኝ። እሺ እሺ
ሄሎ፣ ሌላው አቤት። ስንት ብር ነበረ?
አስራ ስድስት ሺህ
እሺ፣ አንዴ ቤት ቤት ቁጥርህ ንገረኝ እና check ላድርግልህ።
እሺ እሺ ከዚህ በርማች ቁጥሩን ንገረኝ።
አስራ አምስት አምስት አስራ አምስት ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት አስራ አምስት አስራ አምስት አስራ አምስት ነው። እሺ፣ ዘጠና ሰባት እሺ፣
ሰላሳ ስምንት እሺ። መቼ ነበር withdraw ያረከው?
አሁን አሁን አሁን አሁን አንዴ መስመር ላይ ጠብቀኝ።
هاي يا اخي انا
ወደ ቴሌ ብር ነው አይደለ?
يا ولا بالنظام هاو هاو
እሺ። ያው አፕሩቭ አድርጌልሃለሁ። ከተወሰነ ደቂቃ በኋላ ይገባልሃል። እሺ፣ يا يا አፕሩቭ አድርጌልሃለሁ። ከተወሰነ ደቂቃ በኋላ ይጠ- ይገባልሃል። ጠብቀው።
ايش እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
انت